ምንም አልፈለግም። ቡና ጠጣ።
ሀሎ ኃይሌ ሲም ወይዬ፣ ካርድ ወይዬ።
ነው ምንድን ነው? መጥቶ ሆቴል አምባሳደር አ- ይሰጥልሃለች። እ?
እሺ፣ አገናኘኝ።
ሄደች ወጣች።
ኦኬ፣ ተያት ማሪና ትምጣ። አምባሳደር ላኪያት።
አምባ- በቃ አምባሳደር ውሰድ ነው ምንድን ነው በይው አለች።
አዎ፣ እሺ፣ እሺ፣ እሺ።
እሺ፣ ወይኔ፣ እሺ፣ እሺ።
አመሰግ ወሰደ ስልኩን።
ስልኩ ወሰደው።
አዎ፣ ኦኬ፣ እሺ፣ እሺ ኃይሌ፣ እሺ እሺ፣ ኦኬ። አርባ ስምንት አገኘሽ?